ጤና ይስጥልኝ።
ሰላም ነው።
ሰላም ጤና ይስጥልኝ።
ያለው እግዚአብሔር ይመስገን። እንትን ከ- ከ- ከወጌሻ ተማሪዎች ነው የደወልኩት። ይሰማላ? አይሰማም?
ከወጌሻ ይሰማኛል።
አ- አይ የአንድ ሰው ህይወት ተመዝግቤ ነበረ ከወጌሻ ተማሪዎች እና በጣም ቆየ።
ስሙም አለ
እ?
ስሙም አለ በል።
ሚኪያስ ስሙም አበበ አለ በል።
ሚኪያስ አበበ ተመዝግቤ ያለው ግን ቆየ በጣም
ይቅርታ ይቅርታ ይቅርታችን ይቆራረጣል።
እሺ ቆየ በጣም ከወጌሻ ተማሪዎች ነው ለ- የአንድ ሰው ህይወት የደወልኩኝ ተመዝግቤ የነበረ ዘገየ። አሁንም አይሰማም ስንተኛ ነው?
እ?
ይሰማል። ስንተኛ ባች ነው?
ምን አልሽኝ?
ሌላ
አቤት ስንተኛ ባች ነው?
ሶስተኛ፣ ወጌሻ ሶስተኛ።
ስንተኛ ባች ተማሪዎች ተማሪዎች ናቸው?
ሶስተኛ
እሺ ስሙት ማን ነበር ያሉት?
ሚኪያስ ሚኪያስ አበበ።
ሚኪያስ ሚኪያስ አበበ። እሺ
አዎ፣ አሳውቅ በእርግጥ በባለፈው ግን አልነገርኩሽም ወጌሻ ነኝ ብዬ በ normal ነው የተመዘገብኩ። አሁን ሲቆይ ነው የገባኝ።
አ- ይሄ ስልክ ቁጥር የእርስዎ ነው?
አዎ፣
ይቻላል። አዎ፣ በሚገባ። እሺ ፕሮዲውሰሩን ላናግረውና
እሺ እሺ እደውልሎታለሁ።
እሺ
መቼ ነው የተመዘገቡ ግን?